ሄሎ ሰላም ጤና ይስጥልኝ ቤት አብሮ ይስጥልኝ። ሰላም አዎ።
አለ የምንወጣ ዊዝድሮ የተደረገ ነበር አልወረደልኝም። ካንሴል ማርጌቱ እሺ ስንት ብር ነበር?
ሀያ ሺህ ብር ቤት ቤት ቁጥሬ ነው።
አዎ
እሺ ቼክ ላድርግልሽ ጠብቂ። አብዱል ከሪም ጌትነት ነው።
አዎ
confirm አድርጊ ይላሉ። ይገባል። እሺ ትንሽ ጠብቀው።
እሺ እሺ እሺ መልካም ምሽት።